hello ጤና ይስጥልኝ ኤምፒፒ
እሺ እናቴ ምንድን ነው አዎ ያው ከቢዩ ነበር በመቶ አምስት ሀምሳ ስምንት ስልሳ አራት order አለ እናንተ ጋር hello ምንድን ነው ምን ነበር አንድ ማርጋሪታ ፒዛ ያለው order አዎ ታዟል እየተሰራለን ነው ተሰርቷል በቃ እየታሸገ ነው ተሰርቶ አልቋል driver ኣችን እዛ ነው እናቴ ከይቅርታ ጋር
አይ ነበር እዚህ ጋር አሁን ግን አይገኝም
እሺ እሺ መ- መጣ ብሎ ነው የሄደው
እሺ እሺ
እና ይታሸጋ
አዎ ሰጡት check ለማድረግ ብቻ ነው የደወልኩት